ጤና ይስጥልን ቤት ቤት ቤቴን የምንረዳው ወይ እንዴት ዋልሽ?
ምን አልከኝ?
እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋልክ?
እንዴ ምን ሰላምታ ማለት አይቀርም እንዴ?
አይ ሳልሰማሁህ ነው ይቅርታ።
እሺ። አይ ዊዝዱ ያደረኩት አንድ ሺህ ብር አልገባም እስካሁን።
መች ትናንት ነበር ማታ ላይ።
ያደረከው?
እ?
ይሄን የቤት ቤት ስልክ አ እሺ፣ አንዴ ጠብቀኝ። እሺ፣ check ላድርገው።
ወይ የት ነው? በራይል ታይ ሶስት አምሳ
አንድ ሺህ ብር ነበር ያልከኝ?
አ
እሺ፣ ትናንትና።
አ
እሺ፣
እ እሺ፣ እሺ፣ አንዴ check ላድርገው።
ቴሌግራም ይልክልሻለሁ።
አዎ payout pending ነው። አዎ ይቅርታ። እሺ ስ- SantimPay ትንሽ ተበላሽቷል ነው እያስተካከሉት ነው። እስከ ነገ ይስተካከልና ይገባልሃል። እሺ አብትንሽ እሺ እሺ መልካም እሺ